ሄሎ
በጤና ይስጥልኝ ቤስት ቤት ሰላም ነው?
እግዚአብሔር ይመስገን። ምን ልርዳ?
አለ እግዚአብሔር ይመስገን። የሆነ ቲኬት ቆርጠን እሺ
እም፣ ቦነስ አለቅም አለ።
እሺ፣ አንድ cashier አንድ ኮዱን ንገረኝ እስኪ።
cashier ኮዱ አዎ የቲኬቱን cashier code
cashier code በየት በኩል ነው ያ- ያለው ቁጥር ነው?
ከቲኬቱ ታች መስመር ታች።
ቋሚ መስመሮች አሉ ጥቅጥቅ ብሎ የተሰመሩ አዎ 12 ከሱ ታች 12 12 13 13 ሰላ- 35 35 81
ይህ